ጤና ይስጥልኝ ቤተሰብ ዲቦራ ነኝ። እባክዎ ምን ልርዳዎ?
ስሰራ በ account እንዲገባ ነበረ ግን account አልጠየቀኝም።
እ
ስሰራ ማለት ነው።
ትንሽ ድምፅሽን ከፍ ታደርጊልኛለሽ?
ስሰራ በ account ለመስራት ፈልጌ ነበር ግን account አልጠየቀኝም።
online account መክፈት ፈልገሽ ነው?
አዎ የ Best Bet?
አዎ እሺ Chrome ላይ ትሄጂና እም፣ Best Bet dot bet ብለሽ search ታደርጊያለሽ።
Best Bet dot bet
እሺ።
ብለሽ search ታደርጊያለሽ። ከዛ በኋላ ሲመጣልሽ register የሚለውን ንኪና የሚጠይቅሽን መረጃዎች ሙዪለት። ከዛ ካልሰራልሽ መልሰሽ ደውይልኝ። እሺ እሺ፣ እሺ።
እሺ፣ መልካም ምሽት። ስለደወልሽ እናመሰግናለን።